Hello? Hello? አቤት አቤት፣ ጤና ይስጥልኝ። የሆነ አሁን ደውዬ ነበር አሁን እና መልሰሽ ደውዪ ብሎ ስላለኝ ነው ህግ- ምክር ፈልጌ ነግሬው ነበር። እሺ ነው፣ እሺ ነው፣ እሺ፣ እጠብቃለሁ። ችግር የለም።